ሄሎ
ሄሎ ሰላም ጤና ይስጥልን
ናዝሉ
አለን ምን ልርዳዎት? ቴሌዊ
እ ቴሌዊ ምን ልርዳዎት?
ሄሎ ሄሎ
ወይ እንትን መልቼ ነበረ በ- በ- በ- ፎርም መዝገባ
እ፣ ትኬት ነው
አዎ ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውሎ ይጫወቱበት
እሺ እሺ ሶስት ቁጥር ላይ ጥያቄና መልስ ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውለው ሶስት ቁጥር ላይ ያለሉት።
አይ አይ እሺ እሺ ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
ኮከብ ሄዳኛ ኡርጂ ኡርጂ ሰገል ሰደተሚ ሸንድር ጥቼተን
ኡርጂ ሰገር ሰገር
ሰገል ሰደተሚ ሸን
ሰገር
ሰደተሚ ሸን
ሰገር ሰደት ሚሸኒ መጀሪያ እ
አያ አይ ገለጠው ቶሌሮ ጋሪ
እ